Hello?
Hello ጤና ይስጥልኝ ቤስት ቤት ሰላም ነው?
ሰላም ምን ነበር?
እንትን አምስት ቀን አሁን ሰ- ስድስት ቀን ይደርሳል። አንድ መቶ አርባውም deposit ኡ አልገባም። ሞ አንድ መቶ ነበረ እስከ እ።
ውስጥ መቶ ውትድሮዋል ደግሞ ነበረ አልገባም።
ስንት መቼ ነው?
አ፣ መቶ አርባውን reverse ምናምን አለ በቴሌግራም ውስጥ እ።
ተመልሶ አለ አልተመለስም። ወደ account ቴን ላይ እሺ ቤስት ቤት ቁጥር ንገረኝ ልይልክ።
እ፣ እ፣ ያ ዜሮ ዘጠኝ
እሺ ዜሮ ዘጠኝ አርባ ነበረ እሱ ግቢ ውስጥ እሺ ልይልክ ዜሮ ዘጠኝ እ።
ዘጠና አንድ ዘጠና አንድ
ዘጠና አንድ ሀያ ዘጠና አንድ ሀያ ሀያ ዘጠኝ ሀያ ዘጠኝ
ሰባ አንድ
ሰባ አንድ ሀምሳ ሶስት ሀምሳ ሶስት ሀ
መቼ ነው ያደረገው? ትናንት ነው?
አይደለም አምስት ቀን ደርስ አሁን ስድስት ቀን ምናምን ደርሳል። ሀያ ስምንት ኧረ ሰብተር ነበር ስንት ብር ነው?
መቶ አርባ ነው።
እሺ ትንሽ ጠብቀኝ ልይልህ። Hello አቦ
አ መቶ አርባ ብር failed እኮ ነው የሚለው አ failed ነው የሚለው እዛው ከምን በቴሌ ብር ነበር ያልከው?
አ- እንትን አ፣ በሲቢ ብር ነው አዎ እዛው ሲቢ ብርን ያው አልወጣም ከዛ የለም አጣሁ።
failed ካለ እ- እዛው ሲቢ ብር ውስጥ ነው ማለት ነው።
አ፣ አ- አጣን አልገባም። እንትን ደግሞ ሌላ ነበረ አንድ መቶ deposit ነበር በሌላ ስል መቼ ነው እሱ?
እሱ እንትን ሁለት ሳምንት?
ሁለት ቀን አዎ፣ ሁለት ቀን ነው ሶስት ቀን ይደርሳል።
መቶ ብሩ መቶ ብሩ balanced ሆኗል ገብቶላል።
ሁለት ነበረ በአንድ ጊዜ refresh አድርጎ በሌላ ቁጥር አስገባለው። ሁለቱም balance ላይ ተቆርጧል።
ገባልክ? አንድም አንድ አንዱ መቶ ገ- ብር ነው አንዱ- የሚታየኝ።
አ- አ- አንድ ብቻ ሳይሆን ነበረ አንዱ ገባ፣ አንዱ ደግሞ አልገባ።
ያው የገባበት በሲቢ ብር ገብቷል አንዱ አንድ እኔ ሁለት አይታየኝም። እዚህ የሳምንት transaction ያለክ መቶ ብር አንድ አንድ- ይሞክርሃል፣ እሱ balance ሆኗል።
አንዱ ደ- አንዱ ደግሞ አልገባም። ሁለት ነበረ በአንድ አይ፣ ጊዜ አንድ ነው በቀጥታ- የሞከርከው።
አ፣ ሁለት በቀጥታ message ኡም ደርሰዋል። እንትን በዚህ በሌላ ሳምንት አይደል?
አዎ በዚህ ሳምንት መቶ ብር በዛ ቁጥር የሚሞከርከው አይደለም በሌላ ቁጥር ነው።
እሺ፣ ልልካ ቁጥሩን ንገረኝ።
ዜሮ ስበን አስራ አምስት እሺ፣ አስራ አምስት ሀያ ስምንት
ሀያ ስምንት ስልሳ ሁለት
ስልሳ ሁለት ስልሳ ዘጠኝ
እሺ ሊልስ መቼ ነው ይሄንስ ያደረከው?
እ፣ ሶስት ቀን አሁን ድረስ
እሺ እያዩ ልክ ነው። እሺ
እሺ
መ- መቼ ነው ያልከኝ? መቶ ብር በዚህ ቁጥር
እንትን ሁለት ቀን ወ- ማታ ነበር ሁለት ሶስት ቀን ይደርሳል። አሁን
መቶ ብር ያለው እ፣ አዎ።
ሀያ ዘጠኝ deposit አዎ።
ልከው deposit ልከው ገብቶላል መቶ ብር አንድ አንዱ አንድ ላይ ሁለት አፍሪካ መሀል ነበረ እንትን አንዱ ገባ፣ አንዱ ደግሞ አልገባም።
እኮ እሑድ ዕለት አይደል የሞከርከው?
አዎ እ፣ ቅዳሜ ዕለት ከትናንት ወዲያ
ከትናንት ከትናንት ወዲያ መቶ ብር balance ሆኖልሃል deposit ያደረግ አ- አ- አንዱ ደግሞ አልገባም።
ሁለት እኮ ነው። ቅድም በአንደኛው ቁጥር ገብቷል አላልኩም?
አ- አ- አንዱ እዚህ ሁለት ገባ።
ነው የሞከርከው።
አ በአንድ ሁለት አፍሪካ ይፈጃል ነበር።
ከትናንት ወዲያ የተሞከረ የሚያሳየኝ አንድ ጊዜ ነው መቶ ብር፣ እሱም balance ሆኗል።
አንድ deposit በ- ያደረግነው።
ማታ ማታ ነበረ አንዱ ሌላ ነበረ ሌሎች የገባው ነው- ነበረ አይ ሌላ የለም።
አ አስራ ሁለት ሰዓት ነበረ ስድስት ሰዓት ሊ እኮ ምን ቅዳሜ ዕለት አ
ቅዳሜ ዕለት አንዴ ነው መ- የሞከርከው።
እሱ ራሱ ውስጥ ዶላር ሶስት መቶ ነበረ አልገ- አልወጣም እስካሁን አሀ አልገ- withdraw withdraw ሶስት መቶ አለ እሱ process ላይ ነው ይላል። ለሳንቲሞች ደውል ያላቸው ነበር አ እሱ አልገ- እስካሁን አልገባም ዘጠና ሶስት ስልሳ ላይ እስቲ ደውላቸው ለሳንቲሞች። እኔ ለሳንቲሞች- ማሳውቅላለሁ። አዎ
እሺ እሺ